ጤና ይስጥልን ሰላም
ላይ ነው የደወሉት። እባክዎ ምን ልርዳው?
በቅርቡ ትልቅ ሰርግ እየደገሳችሁ መሆኑ ይታወቃል።
እሺ እና ተሳታፊ ደግሞ ነበር ናትናኤል ወይም ዲጄ ናኤል ይባላሉ።
እሺ ዲጄ ናኤል በስራዬ ዲጄ ነኝ። አዎ።
እሺ
አዎ፣ ያው የሚሳተፍበት ቦታ ካለ
እሺ እሺ ስልክ ቁጥሩን ይነግሩኛል? ዜሮ ዘጠኝ ሰላሳ ስምንት ሰላሳ ስምንት ሰማንያ ሶስት
ሰማንያ ሶስት ሰማንያ ሰባት ሀያ ሰባት
ሰማንያ ሰባት ሀያ ሰባት ሰባት ወይም ዜሮ ዘጠኝ አስራ ስምንት
ዜሮ ዘጠኝ አስራ ስምንት ሰባ
ሰባ ስልሳ አምስት አርባ
ስልሳ አምስት አርባ እሺ ለሚመለከተው ክፍል አሳውቅና የሚፈልጉ ከሆነ እንደጎሎታለን።
አመሰግናለሁ።
እሺ መልካም ቀን። እሺ